ቀሪው ምስባክ ይበል ሀ ሌ ሉ ያ ሌ ሉ ያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። ህዝቡ ሁለት ጊዜ ሰባኪው ሁለት ጊዜ ካሉ በኋላ ጥንተ መሪ እየመራ ሰባኪው እየተመራ ወተባረክን ይዝለቁ ወ ዘይቤ ሰባኪው ዘንበለ ተመሪ ለባይትቱ ይበል ወተባረክ አክሊለ ዓመተ ምሕረትከ ወይጸግቡ ጠላተ ገዳም ወይረውዩ አድባረ በድው ሃሌሉያ ይጸርው እንዘ ይሴብኡ ሰባኪው ለብቻው ይበል ስብሐት ለአብ ላዕዜብ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ስብሐት ለመንፈስ ቅዱስ ለዝስም እስከ ለዓለም ህዝቡ አንድ ጊዜ ይበሉ ሃሌ ሉያ ሃሌ ሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ወድሬሁ ሰባኪው ይበል ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ይቃ ወንጌል ቅዱስ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር ከምዕራፍ አንድ ከቁጥር አስር ያነብ ይካ ጸጋሁ ብሎ የሰርክ ኪዳን ለከ ለአብ ንዌድሰከ ለከ ዘምልብነን ያድርስ አወነ ሰለስቱን ጥንተ መሪ እምራ ስማኒ እግዚኦ ጸሎትየ ሃሌ ሃሌሉያ ሃሌሉያ ሃሌሉያ አብየ መልእተ ዜዋ ከፍቶ ለስምዐኒ ለዓለሞ ለዓለም ዓለም እስመታ ውርም ቅድመ እግዚአብሔር ከመ ትጽእ ፍኖቱ ወትስብክ በስሙ ይመልል አዕሌሁ መንፈሰ እግዚአብሔር ወይቤሎሙ ዮሐንስ አንሰ ይኮንኩ ኪያሁ ተፈኖኩ ሀብየው ከመ አጥምቅ በማይ